የተወደድክና የተፈራህ አምላካችን እግዚአብሔር ሆይ በዙፋንህ ፊት ምስጋናን የሚሰውልህ አበው የበፍታ ኤፉዳቸው ጽድቅህ መጎናጸፊያቸውም የክብርህ ነጸብራቅ ነው።
ውለታህ አይረሳም አያልቅም ምሕረትህ ገና ብዙና ያለን ባንተ ቸርነት አባቶች ምስጋና መስዋዕት የሰውልህ ፈጥረህ ባከበርከው ሰው አንተ ትከብራለህ። ውለታህ አይረሳም አያልቅም ምሕረትህ ገና ብዙና ያለን ባንተ ቸርነት አባቶች ምስጋና መስዋዕት የሰውልህ ፈጥረህ ባከበርከው ሰው አንተ ትከብራለህ። ቤዛ የሆንክን ለደም ያከበረው ለስም ቢዘምር ውለታ ገብቶት ነው። ለማይጠፋው ርስት በሞት የተጠራ ያከብርሃል አንተም ከወገኑ ጋራ አባቶች ካህናት ምስጋናን ሲያቀርቡ አንተ ትከብራለህ። ታቦቱ ፊት ቆመ ወረብ ሲወርቡ አንተ ትከብራለህ። ስምህን ሲያወድሱ በማህሌት ዜማ አንተ ትከብራለህ። መንጋህን በደስታ እልልታን ሲያሰማ አንተ ትከብራለህ። ከክብር ማደሪያ ከጽዮን ስትወጣ ከእልልታ በቀር አፋችን ቃል አጣ። የኪዳን ታቦት ኃይሉ ተገለጠ። ከሊቅ እስከ ደቂቅ ባየው ተመሰጠ። ማደሪያህን ከበው ዝማሬ ሲያነሱ አንተ ትከብራለህ ሲሉ ክብር ላንተ ክብር ለንጉሱ አንተ ትከብራለህ። ለውለታ ሲቀኝ የልባቸው አውታር አንተ ትከብራለህ። በእልልታ ሲደምቁ ሰማይና ምድር አንተ ትከብራለህ። የጸጋህን ቅባት ባዛቶን አንጥልም አብረህንና ይካቦድ አንልም በልባ የጠየቅንን እመናችን ሰምሮ እናመልክሃለን ልባችን ተሰብሮ ትውልድ ስለ ስም ይሰልፋል ገና አንተ ትከብራለህ የቅኔው ማዕበል መቼ ይቆምና አንተ አንተ ትከብራለ በማይቆም ውዳሴ በማይነጥፍ ዜማ አንተ ትከብራለ ትመሰገናለ በንግስና ማማ አንተ ትከብራለ